ፕሮፌሰር ምንደርዳዎች መለስ ዶቴ ሄሎ አሉ።
ሀምሳ ሺህ ብር አሸንፋችኋል ብላችሁ ቴክስት አድርጋችሁልኝ እ?
የደወሉት ኢቴስ የበረራ ማዕከል ነው፣ የበረራ መረጃ ማዕከል። ትኬት ቆርጠው ወይም በረራ ተቀ- ተጠቅመው ነበረ ከኛ ጋር አ፣ ይኸው፣ ይኸው። እ?
ከየት ከየት ወደ የት ትኬት?
አ፣ እናንተ ጋር ምንም አላስመዘገብኩም።
አዎ፣ እኮ የደወሉት ይሄ የበረራ ማዕከል ነው፣ ቁጥር ተሳስተዋል።
እሺ እሺ። የበረራ ማዕከል